ጤና ይስጥልኝ አርፌ ረዲት ሞባኮ መድረሻ
ሄሎ
ጤና ይስጥልኝ
በእንትኑም ልከኝ ነበር ቁጥሩ አልመለሰላችሁም።
ደንበኛችን በዚህ ቁጥር ነው የተመዘገቡት
አ?
በዚህ ቁጥር ነው የተመዘገቡት አዎ በስክሪንሾት ይላል በቴሌግራም ቢላ ነብሲ ላ ቅድም ነው የላኩ
እሺ ደንበኛችን አረጋግጥልኝ
እሱ ነው